ጤና ይስጥልኝ ቴስ የበረራ መርጃ ማዕከል ባኮም ለዳው።
ድሬዳዋ ትራንስፖርቱን ለማወቅ ነው ፈልጌ ነበር።
የታ ድሬዳዋ?
አዲስ አበባ ድሬዳዋ እሺ ለመቼ ነው የፈለጉት? እንደዚህ ዋጋውን ለማወቅ ነው ወይስ?
አ ዋጋ ለማወቅ ነበረ።
እሺ ይቻላል። አንድ ደቂቃ ይጠብቁኝ። እሺ ዝቅተኛ ዋጋው 4327 ብር ነው። ለእሁድ ከሳምንት በኋላ ማለት ነው።
አይ ለእሁድ አድርጌ ነው ያየሁት። ከሳምንት በኋላ ላድርገው?
next week ነው።
እሺ እሺ አንድ ደቂቃ እሺ፣ ለዛሬ ሳምንት አርብ 4427 ብር ነው።
እሺ፣ አመሰግናለሁ።
እሺ እናመሰግናለን ስለደወሉ። መልካም ቀን።